Hello
Hello hello፣
አቤት ምንም ነገር ዛሬ ቻፓችሁ አይሰራም እንዴ?
ምን ላይ ነው አልሰራም ያሉት?
ከእንትን ከ betting ቤት ወደ ወደ ቻፓ በብር በስልክ
አይ ይሰራል።
ገለበጠ ነው ድረስ አድርገው ይወስዳል መልሶ ይገ-
እ?
ምንድን ነው ችግሩ? የ- ማለት withdraw አድርጌ ብሩን ያጠፋል፣ ከዛ መል ይመልሰዋል ብሩን።
ምን የሚባል betting ድርጅት እየተጫወቱ ነው?
ቶፕ ቤት ቶፕ
እ፣ እኛ ጋር እ፣ እንትን ቶፕ ቤት የሚጠይቋቸው እሺ፣ ወደኛ አልመጣም። ቶፕ ቤት ደውሎ ይጠይቋቸው።